ጤና ይስጥልኝ። ጸልጊታ ነኝ ከብስቴት ምርጫው
እሺ፣ ሰላም ነው።
ሰላም ምን ልርዳው?
እንትን ቨርቹዋል ዝም ብሎ አያሳይም። የወጣውንም እንትን የሚለውንም ሾፕ ነው ወይስ
አዎ፣ ፊት ለፊት አሁን ስቆርጭ ያለ አይደለ?
እኮ ኤጀንት ነህ ወይስ ከስተመር ነህ? ይቅርታ።
አይ እኔማ ከስተመር ነኝ፣ ም- እሺ።
ተጫዋች ነኝ። በሞባይል ነው የምጮተው። ግን እሺ ከቆረጥሽ በኋላ ምንም አያመጣም። ቁጥሮቹን አያሳይም። ዝም ብሎ ቨርቹዋል ብሎ ነው የሚሽከረከረው።
እሺ፣ ምን ጨዋታ ነው?
keno ነው keno ነው።
እሺ፣ network ኡን check አድርገውታል
አዎ ኔትወርክ
ወይ ደግሞ clear cache አድርገው ይሞክሩት browser ኡን እስኪ